Hello ሰይድ፣ ወይ ልትወስደው ትችላለህ? አሁን ምግቡ ቁጭ ብሏል ብለዋል። ሰዓት እንዳይሄድብህ።
ተፈራ፣ እሺ፣ አዎ፣ እየጠበቀ ነው።
እሺ፣ ወስደዋለሁ።
እሺ፣ እሺ
እና ኦንተ እኔ የምልሽ እ ኦንተ ይስተካከላል።
እስቲ ጨርሰውና ደውል። ለማንኛውም እሺ፣ እና ንገሪያቸው በእናትሽ ሁለት ነጥብ ሁለት ነው ብለውኛል። አርባ አምስት ብር ልክ ነው አሉ
እሺ፣ የእሑድ ሳይጨምር እሺ፣ እሺ